ሁለተኛ ደቂቃ እኮ ይቆጠራል።
ሄሎ፣ ጤና ይስጥልኝ።
ሌላ ጤና ይስጥልኝ።
አብሮ ይስጥልን። ሄሎ።
ቺፕ ቺፕ ነው።
አዎ፣ ቺፕ ቺፕ ነው የምንለብጠውት።
እ ኡማር ዘይት ኦርደር አድርገን ነበር።
እሺ፣ የሁለት ሰው ከከፈል በኋላ አውቶ ስቶክ አለን።
አዎ፣ ለሌሎች ከ- ለመስጠት አዎ፣ ከቢራ ውስጥ ስላለቀ ነበረ። እ፣ ሪፈንድ አልተደረገለውትም አይደል ብሩ?
ካልተደረ አሁን የከፈል የሁለት ሰው ከፍል ለሁለቱ ልናስገባ ስንል አራት ሰው አይደለም ይላል አዎ፣ ኦኬ። አሁን የሁለቱ ነበር። ስለዚህ ይሄ ነገር ነው ሪፈንድ የምናደርግሎት።
የለም ስቶክ ላይ አዎ፣ አልቆ ነው።
እሺ፣ እሺ፣ ነገር ሪፈንድ እናደርጋለን።
እሺ።
እሺ፣ መልካም ቀን።